hello ሰላም ነው? አለን አለን። ማሽን ለ SIM card ከወር በፊት አስገብቼ ነበር።
የማሽን ቁጥር ትነግረኛለህ?
ዜሮ ዜሮ ዜሮ ሶስት ዜሮ spelling ኡን
ሁለት ዘጠና አምስት
spelling ኡንም ንገረኝ አባዬ።
ስሪንግ PMA
እሺ M- ስንት ዜሮ በደንብ አይተህ ንገረኝ።
እሺ ፒኤምኤ ሶስት ዜሮ ነጻ ሁለት ዘጠና አምስት
ሁለት ዘጠና አንድ ዘጠና አምስት